ስሟ ደንበኛችን ጤና ይስጥልኝ።
አብሮ ይስጥልን። ምን እንትን እንዴት ነሽ? አሁን ደውለሽልኝ ነበረ እና ከማሳ ኮፊ
በቃ አሪፍ ፔይ ነው።
እ ማሳ እ አሪፍ ፔ እ ምን ልርዳዎት?
እኮ ማሽን እንትን ብሎ ብላ ብለን ነበር ነግረንሽ ነበር እና እያወራናችሁ ነበር። እግዚአብሔር ይመስገን።
ማን ልበል ስሞትን? ደንበኛችን በ- በቀለ እባላለሁ። አሁን ደውለልኝ ነበር። ምሳ እየበላሁ ስለነበረ ውጭ። ወይ ብራዘር ምንድን ነው ማን ያላክ እ
ስሞታል? ደንበኛችን ቆይ አንዴ ልደውልሽ። ምን ማን ነው?